ሄለን ሰላም ጤና ይስጥልኝ። ቤት ቤት ሰላም ነኝ። እባክዎ ምንወደው ሰላም ነው እና አለን እግዚአብሔር ይመስገን።
አለን ከጂጂ ጋር ዜሮ አምስት አዲሱ ሰፈር ነበር የምደውልልሽ።
እሺ ሄዋን ነሽ?
አዎ ሄዋን ነኝ።
እሺ እ ዲቦራ እያወራችሽ ነበር ቴሌግራም ላይ አዎ እና ነግሬያት ነበር፣ እያወራን ነበር፣ ቆየብን። ለዛ ነው እም፣ እሺ አንዴ ዲቦ ሄዋንና እንዲያወራት እኔ ዲስከፍት ሽላታለሁ።
አዎ ልክ ያለ
እሺ download አድርጎ አልጨረሰም። እሺ ለዛ ነው እሺ፣ እያየችልሽ ነው እያየችልሽ ነው። ትንሽ ጠብቂያት። download አድርጎ አልጨረሰም።
እሺ አመሰግናለሁ።
እሺ ዋ- እሺ፣ መልካም ቀን